ጤና ይስጥልኝ።
አብሮ ከልጃ ኢትዮጵያ ነበር የምደውለው።
እሺ፣ ቅድም ደውሎልኝ አዲስ ከተማ ቁጥር አንድ የሚለውን አስመዝግቦኝ ነበረ።
አዎ የሰጡኝ ስልክ ቁጥር ልክ ስላልሆነ በድጋሚ ልቀበሎት?
እ የ OK የእንትን ሰዎችን አዎ እሺ፣ ዜሮ ዘጠኝ ሰላሳ አስራ ሶስት ዜሮ ዘጠኝ አስራ ሶስት ስልሳ ሰባት
OK ሰባ ዘጠኝ ነበር ያሉኝ። እሺ አዎ፣ ስልሳ ስልሳ ሰባት ሰባት እሺ ዘጠና አንድ ዘጠና አንድ ዜሮ ሁለት ዘጠና አንድ ዜሮ ሁለት አዎ ዜሮ ሁለት፣ ደውለውልኝ የተሳሳተ ስልክ ነው ተብዬ ነው።
በቃ ይኸው። እሺ እሺ ስልሳ ሰባት ዘጠና አንድ ዜሮ ሁለት አሁን ልክ ነው አይደል?
አዎ ዜሮ ዘጠኝ አስራ ሶስት አዎ አዎ እሺ እናመሰግናለን።
እሺ እሺ